ሄሎ አቤት
ሰላም ጤና ይስጥልኝ።
አብሮችል
ከቻትኪ ነበር እንደምንለው ከቻትኪ ነበር እንደምንለው ወጪ ያዞ ነበረ መቶ ሰባ ብር በቦታ አዎ አድርጌ ነበር።
እሺ ወዴት መላክ ፈልገው ነው?
ወደ ራሴ ስልክ ነበር የምልከው ወደ ቴሌ ብር ማለት ነው።
እ፣ ወደ ቴሌ ብር ከሶስት መቶ ጀምሮ ነው እሺ የሚቻለው።
ወ- ወደ ምን ነው ታዲያ የሚቻለው?
ይሄ voucher ማለት ወደ ሌላ ስልክ ወይ deposit ማድረግ ከፈለክ ወይም ደግሞ ሱቅ ላይ ሄደህ እ፣ ወጪ አ- ለማድረግ ነው
OK እንጂ ወደ account አይቻልም። ከሶስት መቶ ጀምሮ ነው የሚቻለው።
OK። ስለዚህ ወደ account ይመለስልኝና አዎ ይሞላልኝና እንትን እላለሁ።
ተመለስ እሺ እሺ።
መጀመሪያ